ጤና ይስጥልኝ። ሁሉ ስፖርት እባክዎ ምን ልርዳዎት?
ትላንት ማታ ሶስት ሺህ ብር withdraw አድርጌ ከዛ ሳየው ደግሞ ቴሌ ብር ላይ የለም አልገባልኝም እስካሁን።
Okay ከሁሉ ስፖርት ወደ ቴሌ ብር ነው withdraw አዎ።
ያደረጉት?
አዎ እሺ አባታ።
በአማርኛ በአማርኛ ተ- ተጨማሪ በእንግሊዝኛ ደግሞ more የምትላለች ሁሉ ስፖርት account ኦት ላይ እ ከዛም እዛ ላይ ገቡና transaction history አለ
እ እዛ ላይ ገብተው screenshot አድርገው ይላኩልን።
እንትን transaction history የሚለው ደግሞ እኮ አልከፍታልኝ እኮ
ኔትወርክ ሊሆን ስለሚችል restart ያደርጉት ወይ ስልኮትን restart ያደርጉት ወይ ደግሞ refresh ያደርጉት ሁሉ ስፖርት account ኦትን።
እስኪ እሺ።
እሺ እሺ